hello ሰላም ጤና ይስጥልኝ። ምን ልርዳው?
ሰላም ነው። እንትን pending ላይ ሆነብኝ ነበር እህ እህ pending ላይ ሆነብኝ ብሩ ተጫውቼ ማለት ነው።
እሺ Best Bet ስልክ ቁጥሩ የደወለ- የደወሉበት ነው።
አዎ ሰማንያ አራት ስንት ብር ነው pending የሆነው?
ሶስት መቶ ነው።
እሺ አንዴ ጠብቁኝ። hello hello ወይ ሶስት መቶ ብር በ voucher ነው withdraw የተደረገው እና በ voucher አዎ።
withdraw ሲደረግ ሁለት አማራጭ አሉት። አንደኛው Best Bet ሱቅ ላይ ሄዶ ብር ማውጣት ይችላሉ። Best Bet ሱቅ ምን ላይ?
አካባቢ ላይ ካለ Best ምን?
Bet ሱቅ Best Bet ሱቅ ቤ- Best Bet ሱቅ አለ ሱቅ?
እናንተ አካባቢ አዎ እፈልጋለሁ።
በቃ፣ ችግር የለም። እዚያ ሂጅ።
በቃ፣ እዛ ሄደው ማውጣት ይችላሉ።
በቃ እሺ።
እሺ እሺ፣ መልካም ቀን።
ሌላኛውስ ወደ account እንዲገባ ማድረግ አይቻልም?
የትኛው ይህ ብሩ ይሄ በ voucher የታዘዘው ብር አቋርጦ ወደ ወደዛው ወደ መጫወቻው ቦታም እንዲገባ ማድረግ አይቻልም?
መመለስ ይቻላል፣ ግን ሲመልሱት ወደ non withdrawable balance ላይ ነው የሚገባቦት። ማለትም መልሶ እ?
withdraw ለማድረግ non አ።
withdrawable ላይ ነው የሚገባው። ሲመለስና መልሶ withdraw ለማድረግ የተወሰነ game መጫወት ይጠበቅቦታል። ወዲያው withdraw አያደርግሎትም።
okay። ስለዚህ አውጥ እንትን ብዬ transfer ነው። እሺ እሺማ እሺ፣ መልካም ቀን። እናመሰግናለን።